ጤና ይስጥልኝ ቤስት ቤት ቤቲ ነው የምልረዳው።
አይ በዚህ ቁጥር ወደ ቤት ቤት ሶስት መቶ ብር ልኬ ነበረ። ጨዋታ ላይ ግን አላመጣልኝ።
እሺ ስንት ብር ነው ያልከኝ?
ሶስት መቶ ብር እሺ አንዴ ጠብቀኝ። እሺ check ላድርግ። ሄሎ ሄሎ።
withdraw ነው deposit ነው ያደረግከው?
አይ deposit ነው ለመጫወት እንጂ ገብቶልካል እኮ ቴሌ እንትንህ ላይ የቤት ቤት እንጂ- account ህ ላይ deposit ላይ ያሳያል፣ ግን ጨዋታ ውስጥ ገለ ጨዋታ ውስጥ ገባ ገብቶል ገብቷል። check አድርገው።
ጨዋታ ውስጥ ጨዋታ ውስጥ ወደ ጨዋታ አዎ ውስጥ የቤት ቤት account ላይ ገብቶልሃል። እሺ check አድርገው።
ጨዋታ ውስጥ ነው ያሳያል። እስኪ ድግመን ሊያ አዎ ይኸው refresh አድርግና ይኸው።
refresh አድርገው አዎ ገብቷል። እያየሁት ነው እኔ